ጤና ይስጥልኝ ቢጂአይ ኢትዮጵያ።
ሰላም ነው። ደ- ደግሜ ደወልኩ። አሁን ደውዬ ነበረ።
እሺ ደንበኛችን ፉሪ ቪሌጅ ፍሪጅ ብልሽት ብዬ ነበር።
እ፣ እሺ ቢጂአይ ID ይነግሩኛል?
የሊደሩ እምቢ አለኝ እና እሺ የቀድሞውን ኮድ ልንገርሽ እና በዛ
እሺ መቶ አርባ ሰ- መቶ አርባ ሰባት
መቶ አርባ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ ሀያ አንድ ይሄ የኢሊደር ኮዱ ነው።
ሀያ አንድ እሺ ደንበኛችን ፈልግሉት።
እ፣
አዎ ፉሪ ቪሌጅ ኖት አይደለ?
አዎ አዎ።
እህ፣ እኔ እስቲ ነኝ እዛ መስመር ላይ አዎ እ፣ እ፣ አዎ እ፣ እዚህ እያየሁት ነው ተመዝግቧል። ቅድም ደውለው ነበረ።
አዎ አዎ። ሚ- አዎ።
ከዚህ በፊት ተጠግኗል፣ ግን እ፣ ተጠግኖ ተብሎ መጣ። አሁንም አያቀዘቅዝም። ገብቼ አይቼውን የወጣሁት functional አይደለም።
እህ፣ አዎ አዎ ተመዝግቧል። እዚህ ጋር አለ።
እሺ።
እሺ ሌላ ምረዶት ነገር አለ?
አይ ምንም የለም።
እሺ ስለደወልን እናመሰግናለን። ስለ አገልግሎት ሀሳብና ስሜት ከሚሰሙን ድምጽ በኋላ ያስቀምጥልኝ። መልካም ቀን።
መልካም ቀን።